hello
አቤት
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳው?
እ፣ ከአሻሪ ኮድ እንዲለቁልኝ ፈልጌ ነበረ። ጨዋታ አልተለቀቀልኝም እና ለማየት ፈልጌ እሺ ንገረኝ። አስራ አራት አስራ አራት ሰላሳ አራት እሺ
ዜሮ ሰባት እሺ
ሀምሳ ስምንት
እሺ እሺ፣ በአንድ ጨዋታ lost ሆኗል። አንድ ጨዋታ ደግሞ ቮይድ የሆነብህ አለ። አንድ ደግሞ የተራዘመ እስከ አራት ሰዓት ከአርባ አምስት ድረስ መጠበቅ እ፣ አለብህ። አንድ ማታ አ አ፣ ኦኬ፣ እሺ። አንዱ ሎዝ ሆነ አንዱ ሎስት ነው፣ አንዱ ደግሞ ቮይድ የሆነ አለ።
መሰለ void የዋልሳል አይሰራም።
ዋ- ወልሳል ውድ የሚለው ማለት ነው። ኦዱ ነው የሚቀንሰው። ኦዱ አንድ ነው የሚሆነው።
ኦኬ፣ እሺ።
እሺ እሺ።
ያው ዞሮ ዞሮ ይሄኛው አልፋላ እቺ ኦዲዮ አንዷ አ ፋት አልፋለች።
እሺ እሺ እሺ።